መሲ ወይዬ ጭቅ ጠቅላይ ሚኒስትር አዎ አዎ እሺ ከዛ ወሰድኩኝ አዎ አይ ወሰድሽ?
ኃይሌ ነው ያዝኩት አዎ እሺ ከዛስ በቃ እየሄድን ነው የት ውጭ ጉዳይ አብረን እንሄድ ነበረ መስዬ እኔም በእውነት?
ሄዳለሁኝ አዎ እሺ ሄድን እኮ ሄዳችሁ አዎ እሺ drop አድርጎ ሲመጣ እኔ ይዤው ሄዳለሁኝ እሺ ንገሪው ለጆሴ እሺ ውጭ ጉዳይ እንሄዳለን በይው ጆሲ ውጭ ጉዳይ እንሄዳለን
እሺ